hello
hello ሰላም ነው።
እግዚአብሔር ይመስገን። ፕሪንስቶን ምንዛው
አም፣ እዚህ የንግድ ቤቶች ሽያጭ information ፈልጌ ነበረ።
እሺ፣ ወደ office መጥተው ነው ያለውን መረጃ የሚወስዱት።
አም፣ እንትን አ- ንገረኝ እስኪ ካሬን በካሬ ስንት ነው የሚሸጡት?
እሺ፣ እኔ ጋር የእሱ መረጃ የለኝም። የሽያጭ አማካሪዎች ናቸው የሚያስረዱት። ወደ office መጥተው ነው ያለውን መረጃ የሚወስዱት። ቦሌ ገርጂ ይለታ አለን office። ምን አለ?
አይ ማምጣት ስለማልችል ነው። ተይ በቃ okay።
ችግር የለውም።
የማይችሉ ከሆነ ደግሞ የሽያጭ አማካሪዎች ደውለውሎት per ካሬ ዋጋውንም detail ኡ መረጃ እንዲያስረዱት አደርጋለሁኝ።
እሺ፣ የት አካባቢ ነው ያሉት እርስዎ?
መገናኛ ነው።
መገናኛ ኖት?
አዎ።
እሺ እዛው ደውሎለት መገናኘት አካባቢ ኖት? መገናኛ እዛው መጥተው በወረቀት ስለሚኖር price ኡም ካሬውም እያንዳንዱ ነገር እኔ መጥተው ችግር ይለሳል።
የለውም። አሁን እኮ ይኸውልሽ መነሻ price ስንት እንደሆነ ማወቅ ፈለግኩኝ ወደዛ ለመሄድ ማለት ነው።
okay በቃ እሺ፣ ቀይ እንዲደውሎት ላድርግ ላድርግ።
እሺ okay እሺ እሺ እሺ።